ሄሎ ሄሎ ወይ እንዴት ነሽ?
እግዚአብሔር ይመስገን።
ትቅደም።
አይ ተፈትሻል። ወይ ልሸት ነኝ።
ኦኬ ትቅደም ብላ ስለጻፈችልኝ ነው ስትቀበል አሃ፣ ደብዳቤ።
አሃ።
እሺ ወይና እንዴት ነሽ?
እግዚአብሔር ይመስገን።
ከፌዴሬሽን ምክር ቤት ነው የምደውለው።
እሺ እ ፕሮፌሰር ይገኛሉ እንዴ?
እ፣ መቼ በሀያ ሰባት ነው አይደል? ገና ነው።
አዎ ግን እ?
አዎ ከአሁኑ መረጃ ስለፈለግ
ቆይ አልጋም ልጠይቀው።
ለምን?
አሁን ከሰዎች ከእንግዳ ጋር ነው።
እሺ ስልክ ለ- ልስጥሽ።
እንትን ልበልና እሺ ስልክሽ ይሄ ነው አይደለ?
አይደለም ል- የሞባይል ልስጥሽ እሺ ስጪ።
0906
ዜሮ ዘጠኝ ዜሮ ስድስት 13 አስራ ሶስት 87 ሰማንያ ሰባት
85 ሰማንያ አምስት አምስት አዎ።
እሺ እሺ በቃ ሳራ እባላለሁ። ደውዪልኝ እሺ እ?
ደውዪልኝ እሺ እሺማ እደውላለሁ።
እሺ እሺ